ጤና ይስጥልን።
hello
ጤና ይስጥልን።
ሰላም ነው። ለስራ መኪና ምን አለ? ባንክ ያለ አለን ሁሉም መኪኖች አሉ።
እ?
ሁሉም መኪኖች አሉን አባት።
እስከ ለእጅ ሰባት አለ
ምን
ለእጅ ሰባት
ለእጅ ማለት ነው? ለ- ለእጅ ሰባት መቶ ከፍለው ነው።
አ እ?
ምን መኪና ነው ያለው?
ወይ ቤትስ ወይ ታክሲ ነገር
እሺ ይጠብቅ።
እ?
አሁንም አባት ሰባት ከፍለው
ሰባት ከፍሎ አለ
ሰባት ከፍለው ቢስ የለም
ምንድን ነው ያለሽሽ?
እኮ ትንሽ ጨመር አድርገው ቢስ እንሰጡታለን።
እስከ ስንት?
አንድ
አንድ እሺ።